ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ባክዎ ምን ልርዳዎት አዎ ቅድም ሪፖርት ያደረኩት ነው እስካሁን አልተ አልተስተካከለም
ማን በሚል ስም ነበር ደንበኛችን
አሚን ሼክ አብዲ
እሺ የእርስዎን case ሪፖርት አድርገናል እንደነገርኖት ቢስተካከል ይታገሱ
ቆያችኋ
Hello Hello
የእርስዎን case ተደጋጋሚም ደውለው ስለነገሩን እኛም ሪፖርት አድርገናል አዎ በዚህ ሳምንት ሁሉም እየተደጋገምኩ ሪፖርት እያደረኩ እስካሁን አልተስተካከለም ወይስ ልሰው
ይኸውልህ ደንበኛችን system ላይ ያጋጠመ ችግር ስለነበረ እንደ እርሱ አይነት ብዙ ተመሳሳይ case ነበር ያንን ተራውን ጠብቀን እያስተናገድን ነው የእርስዎም በዛው መሰረት solve ይደረጋል አየህ
እሺ ደንበኛችን ሌላ ምረዳዎት ነገር